hello ፍቅር ነኝ። የምርሽን ነው?
ፍቅር እንዴት ነሽ?
ሰላም እግዚአብሔር ይመስገን። እንዴት ነህ?
እግዚአብሔር ይመስገን አለሁ። እኔ የምልሽ order complete ትይልኛለሽ። connection አስቸገረኝ ያለው በቦታ ንገረኝ። order ነበረን እሺ፣ ዜሮ ሁለት ሰማንያ ስምንት እና ዜሮ ሁለት ሀያ
ዜሮ ሁለት ሰማንያ ስምንት ዜሮ ሁለት ሀያ ዜሮ ሁለት ሀያ ማን ነው ስምህ?
ሁለት ዳንኤል አለማየሁ team leader።
ዜሮ ሁለት ሀያ ዜሮ ሁለት ሰማንያ ስምንት complete ብቻ ነው አይደለ? ምልልህ ዳንኤል አዎ complete ነው የምትልኝ። ከቻልሽ off time ከወጣ on time ብታደርጊልኝ ደስ ይለኛል። ረጅም ሰዓት እየሞከርኩት ያሳወቅኩህ እንዲሁ ነገር አለ? አይ በዚህ ምንም የለም። አይ it's okay ችግር የለውም። በቃ complete ካልሽልኝ ይበቃኛል።
እሺ ዳንኤል እሺ